الو الو hello
ወይ ሰላም።
ሰላም እንትን deposit ብዬ ነበረ እሺ
እና አልገባልኝም።
ስልክን ትነግረኛለህ? ዜሮ ዘጠኝ ዜሮ ዘጠኝ አስራ ሶስት እሺ ዜሮ አይደለም ዝ- ዘጠኝ አስራ ሶስት ነው እሺ
ዘጠና ሶስት ሁለት እሺ ዘጠና ሶስት ዘጠና ሶስት
ስንት ብር ነው አባ?
ሁለት መቶ እ የለም
ቆይ እያየሁልህ። እሺ ስንት ብር ነው ወንድሜ?
ሁለት መቶ pending ነው የሚለው እ፣ እ?
pending ነው እያለ ያለው deposit ያደረክበትን screenshot አድርግና
አድርግቼ ልክ ያለው ልክ ያለው ቴሌግራም ላይ ልካል። ማን ነው ስምህ?
ቴሌግራም ሀምዲ ቴሌግራም ላይ ሀምዲ አምዲ አዎ
እሺ፣ ዜሮ ዘጠኝ አስራ አምስት ቤት ነው
ምኑ ሀምዲ የሚለው አዎ ዘጠኝ አስራ አምስት ሰባ ሶስት አርባ አርባ ስድስት አይደለ?
አዎ አዎ በቃ ይሄንን ለእንትኖች ልከንላቸዋል። እሺ
እሺ።
ለ admin ለቻፓዎች ማለት ነው። እና እሺ ስንት ሌላ አለ?
ሌላ ቁጥርም ሌላ በዚህ ሌላ ቁጥርም አለ።
ሌላ አስራ ሶስት ቤት I think አዎ አዎ፣ እሱንም ሁሉንም ልከንላቸዋል። ትንሽ ታገሱን እሺ። ይቅርታ በጣም ግን ብሩ አለ አዎ፣ ብሩ አለው ሁለት መቶ ብር ብቻ አዎ፣ ሁለት መቶ ሌላም ብር ቁጥ- ሌላ ቁጥር ላይም አለ በሌላ ቁጥር ያረኩት።
ሌላ ቁጥር ላይ እሺ፣ ሌላ አለ ከዚህ ውጪ ያላክል አዎ
ሌላ ቁጥር እሺ፣ ዜ- ንገረኝ።
በ- ዜሮ ዘጠኝ አስራ አምስት እሺ ሰባ ሶስት አርባ አርባ ስድስት በሱም አ- አርባ ሶስት አርባ አርባ ስድስት አይደለም ዜሮ ዘጠኝ አስራ አምስት ሰባ ሶስት አርባ አርባ ስድስት በሱም ሁለት መቶ አለ በሌላ ቁጥርም እንደና ሁለት መቶ አለ ስድስት መቶ አለ።
እሺ፣ አይላ በዚህኛው አራ አራት መቶ ብር ነው ስለዚህ በዚህኛው እንዴት እናድርግ መሰለው ወንድሜ፣ ኤል አሁን አለ የምትላቸውን ማለት ነው እንዳለ ልክ ያለው ልክ ያለው ትንሽ አይ አሁን ያለው የሚታየኝ ኤልያም ነው ያዋራክ አይደለ? ቴሌግራም ላይ አዎ።
ሄሎ ዲጄል ብሎ እሱ ነው ያዋራና አሁን እኔ ስለገባው ያለህን በጠቅላላ ስክሪንሻት አድርግልኝና ከነ ቁጥሩ የቤተሰብ ቤት ነምበርና ሲቪ ነምበር አንድ ላይ አድርገህ ላክልኝና ለቻፖዎች እነግርልሃለሁ። እሺ አሚን አሳውቅልሃለሁ።
እሺ አሁን ይኸኛው በቃ አሳውቃቸው።
ከሁለት መቶ ውጪ አዎ ይሄኛው ታውቁ
እሺ ይቻላል።
መደወል እናመሰግናለን። ትንሽ ግን ታገሰን እሺ።
እሺ